ማሊባባ Hello፣ ጤና ይስጥልኝ።
እንደምን አለሽ?
እግዚአብሔር ይመስገን አባት።
አለን። ቪጎ ወጣች እንዴ? አውቶማቲኳ ቪጎ ሁለት ስንቷ?
አሁን በቅርብ post የሆነችው አስራ ስንት ናት? ሁለት ሺ አስራ አምስት አስራ ስድስት ትብል አስራ አምስቱ ቪጎ ሁለት ሺ አስራ አምስቱ ና ስድስት ነጥብ አምስት ስድስት ነጥብ አምስት ስድስት ነጥብ አምስት አዎ።
ቢሮአቸው የቱ ጋር ነው? ለመምጣት ፈልገን ነበር።
መስቀል ፍላወር እንገኛለን። መስቀል ፍላወር ምኑ ጋር መስቀል ፍላወር ምኑ ጋር ልምጣ?
መስቀል ፍላወር በናትራን ሆቴል ያውቁታል?
አዎ።
ናትራ ሆቴልን ትንሽ እንዳለፉ U-turn አለ። በስተቀኝ በኩል ሲገቡ አፍሮሊንክ ሞተርስ የሚል አለ። የመኪና መሸጫ
እሺ በእሱ ሬክላም ትክክል ሲገቡ ማሊባባዎች እንገኛለን።
ቆንጆ። በራሱ በናዝራ በናዝ በናሬዝ በናዝራዊ straight ነው ወይስ opposite ይሻገራል?
አሁን በ- በናዝራ ትንሽ ወደ ላይ ይሄዳሉ። ከዛ U-turn አለ።
አዎ።
ከዛ በስተቀኝ በኩል ሲታጠፉ አፍሮሊንክ ሞተርስ የሚል አለ።
እሺ።
በአፍሮሊንክ ሞተርስ ፊት ለፊት ሲገቡ ማሊባባዎች እንገኛለን።
Thank you.
እሺ